ጤና ይስጥልኝ ሚስት ነኝ።
Hello ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እሺ ምን ልርዳ?
እስኪ check አግድም ቲኬት
እሺ እሺ እሺ አንዴ cashier code ኡን ትነግረኛለህ?
እሺ አስራ ሶስት አስራ ሶስት ሀያ ሁለት
Hello አስራ ሶስት ሀያ ሁለት አዎ
ስልሳ እሺ ሰማንያ ሁለት
እ lost ነው ብዙ lost አለው።
ብዙ አለው
አዎ ወደ አስር lost ምናምን አለው።
አረ አዎ
እሺ እሺ ሌላ አለ?
አስራ ሶስት እሺ አስራ ሶስት
እሺ ሀያ ይቅርታ። ሀያ ሁለት
ሀምሳ ዘጠኝ እሺ
ዘጠና አምስት
እም፣ ይሄም እንደዛው ብዙ lost አለው።
እሺ እሺ እሺ መልካም ቀን እናመሰግናለን።